Hello
Hello ጤና ይስጥልኝ።
አብሮ ይስጠን።
ካሳዬ ከ ChipChip ነው የደወልኩልሽ።
እሺ እሺ።
የድንች order ነበሩት አይደለ?
አዎ ተረክቧል ነበር።
ዕቃ?
ቅዳሜ ሆነና እሺ ሰኞ ተባብለን ነበር። ያው እንትና ዛሬ ማለት ነው Okay። እሺ፣ እና የእቃውን የት ላስልክልዎት?
ካርል አደባባይ ሌላም order አለ ካርል የሚመጣ አ የእኛ ሀሳብ ስለዚህ አንድ ላይ ካርል ነገ ካርል አደባባይ ልክልዎት።
ካርል አደባባይ። እሺ እሺ፣ አመሰግናለሁ።
እሺ።
እሺ ለሁላችሁ እሺ ቻው።